ሄሎ
ሰላም እንዴት ነህ?
ወይ ሳራ እንዴት ነሽ?
አንተው ሰላም ነው?
አማን ነው አለሁ።
አንተ ነው እና ሁሉ ሰላም ምን አዲስ አለሁ? ደህና ነኝ። እንዴት ነሽ?
አለሁ በጣም
እኔም አለሁ ደህና ነኝ። ስራ አሪፍ ነው? ስራ አሪፍ ነው?
ስራ ቆንጆ ነው። ሰሞኑን ምንም text ሳረግ አትመልስልኝም ነበር። በሰላም ነው? are you okay የት text አደረግሽ? በየትኛው በኩል ስራ በሰማንያ አንድ ሰማንያ አራት
ኧረ እኔ እንጃ። አሁን አልነበርክም ከትላንት ወዲያ አይደል?
ኮልባ ኩል አድርጌልሽ የለ ዛሬ ዛሬ አይደለም ያልኩህ፣ ትላንትናና ከትላንት ወዲያ ከትላንት ወዲያ ወዲያ ቀኑን ሙሉ አይሰራም።
በራሴ ስልክ ምናምን እንደውም እየደወልኩልሽ ነበር እኮ አልደረስሽ ምንም ቢፕ ኮሎች ኮልቢ ባኮች ምናምን
መቼ?
ትናንትናም ከትናንት ወዲያ እኔ እኮ አልነበርኩም ትላንት ከትላንት ወዲያ።
Wow እኮ በአንቺ ስልክ ነው ስደውልሽ የነበረው እኮ
አዎ፣ በዛ ላይ አላወራንም። ትላንትና እኮ ከትላንት ወዲያ አልነበርክም ቢሮ። ምንም system ም እምቢ ብሎ ነበር። ቲጂም ነግራኝ ነበር። አልከፈትክም። በሰላም ነው
አረ ነበርኩኝ
አልነበርክም። ኤሮን አሁን እመጣለሁ ቢሮ። እሺ፣ ደሞዝህን calculate አድርገህ ንገረኝ።
የመቼ የዚህን ወር ነው አዎ፣ የቆረጥ የወሰድከውን ንገረኝና መጣሁ። አሁን
የወሰድኩት ስንት መሰለሽ calculate አድርገህ ንገረኝ ቴሌግራም ላይ።
እሺ እሺ እሺ፣ ቻው።
ትመጫለሽ አሁን ነው ወይስ ትቆያለሽ እ፣ ትንሽ ቆይቼ እመጣለሁ። አሁን እመጣለሁ።
lunch ልወጣ አስቤ ነበር እኔ ትደውይልኛለሽ ስልኬ ላይ ስደርሺ
አትገባም ሳበልተህ?
እገባለሁ እሱማ ግን like within እኔ ወጥቼ እስክመጣ ድረስ in between እንዳመች ብዬ ነው okay፣ ምሳ ብላና ችግር የለውም። በቃ ደውልልኝ። ስንት አሁን ስምንት ሰዓት ነው። ደውልልኝ።
እሺ